Hello ጤና ይስጥልን ቤስት ቤት
ሄሎ ሄሎ ጤና ይስጥልን ቤስት ቤት
ብድሩን አይጥልም ወደ ላይ ቴሌ ብር ላይ ብር
withdraw አድርገህ ነው? እሺ በደወልክበት ቁጥር እሺ አንዴ መስመር ላይ ጠብቀኝ። ዛሬ ነው ትናንት?
ዛሬም ትላንትም
ስንት ስንት ብር ነበር?
አምስት ሺ ሁለት ሺ አምስት መቶ ብዙ ቦታ ነው በቃ
ሁለት ሺ ስምንት መቶ
ሁለት ሺ አምስት መቶ አምስት ሺ ብር ሶስት ሺ
ወደ ቴሌ ብር ነው አይደል?
አዎ ከዛ ሞልቼ እጫወታለሁ።
አምስት ሺህ ነው ያልከኝ?
አዎ
ስልሳ ዜሮ ሰባት ነው አይደል? ስልክክ ዜሮ ዜሮ ዜሮ ስምንት አዎ ሌላ ሁለት ሺ
እሺ ሌላ ስንት አልከኝ?
ሁለት ሺ ሁለት ሺህ መቼ ነው? የዛሬ ነው? የዛሬ ነው የትናንት ነው? እሱ
የዛሬ
ሁለት ሺህ ማለት አንድ አንድ ሺህ ነው ወይስ ሁለት ሺህ አንድ ላይ ነው?
አንድ ሺ አንድ ሺም ሁለት ሺም አንድ ላይ አለ።
እህ።
ሁሉም አውጪልኝ በቃ ወላ ነው confirm የሚጠይቀው አንድ ነበር ሁለት ሺህ ብር እሱም አሁን ገብቶልሃል። ሌላ ግን confirm የሚጠይቅ ብር የለም። ሁለት ሺህ ብር የለም።
አምስት ውስጥ
አምስት መቶ
አምስት ሺ አምስት ሺህማ ገብቶልሃል። አሁን check አድርግ። ሳንቲፔ በሳንቲፔ ነው የሞከርከው ወደ እሺ፣ ቴሌ ብር ከዛና ስንት ነው አሁን ወደ ላይ ያወጣል?
ከዛ አንድ ሺህ አንድ ሺህ አለ አይደለ? እነሱ ገብተዋል already ወደ ቴሌ ብር ነው አይደል ያዘዝከው? አዎ አንድ ላይ ስንት? አዎ፣ ሁሉም ገብቷል። ሁሉም በቃ ሁሉም ገብቷል። check አድርገው።
የትላንትም
የትናንትም አለ አዋ
እሺ የትናንት ስንት ብር ነው?
አንድ ሁለት ሺህ ነው።
የትናንቱ ስንት ብር ነው? በጣም ብዙ transaction ስላለክ ነው። ስንት ብር ነው ያደረግከው ትናንት? ሁለት ሺህ አምስት መቶ
አዎ
እሺ እሱ failed ብሎ ወደ ቤስት ቤት account ነው የተመለሰው። እሺ እ በሳንቲፔ አይደል የሞከርከው ወደ ቴሌ ብር?
አዎ failed ብሎ ወደ ቤስት ቤት ተመልሷል።
አሁን አሁን ተመልሷል።
ትናንት ነው የተመለሰው ይመስለኛል። አዎ ትናንት
እሺ አሁን ምንም አልቀረም። በቃ አዎ ምንም confirm የሚጠይቅ ነገር የለም። ሁሉም balanced ነው የሆኑት።
አንድ ላይ አንድ ላይ አሁን ስንት ነው ወደ ላይ አወጣሽ?
እ አምስት ሺህ ብቻ ነበር confirmation የሚጠይቀው እሱን ነው approve ያደረግኩልክ። አንድ ያ ሺህ አንድ ሺህ በአንድ- ያልከኝ ገብተዋል። እነሱ መቼ?
already balanced ናቸው።
መቼ ነው የገባ?
balanced ሆኗል። አሁን check አድርገው አንድ ላይ እሺ።
አየሁ። አንድ ላይ ነው አሁን ከአምስት ሺህ ጋር የገባ።
No አም- no ገብቶ ነበር እሱ። እኔ አሁን confirm ያደረግኩት አምስት ሺህ ብቻ ነው።
እሺ እሺ አየሁ እሺ መልካም ቀን። ስለደወልክ እናመሰግናለን።
አየሁ